không አሁን እየደወልኩላቸው እኮ ነው እየደወልኩላቸው ነው። ሄሎ ሄሎ፣ ሄሎ
እንዴት ዋልሽ ጽዮን?
እግዚአብሔር ይመስገን።
እ፣ ትል- ከሁዳ vehicle manufacturing ነበር ደውልሽ።
ከምን
ሁዳ ሁዳ vehicle manufacturing ትላንትና ደውልሽ ነበራ አዎ አዎ አዎ በ senior accountant ነት
አዎ አዎ እ፣ ዛሬ ሁለት ሰዓት ላይ እመጣለሁ ብለሽው ነበረ አዎ ብዬው ነበረ። ልክ ነው።
እና መጪ አዎ አል- አልችልም፣ ይሄን ሳምንት ሙሉ አልችልም። ለዛ ነው እሺ
ይቅርታ ይደረግልኝ።
ችግር የለም።
እሺ።